hello
ይሰማላ?
ሰላም ጤና ይስጥልን። ቤት አይሰማል። ምን ነበር?
አዎ። እና የሆነ አንድ ቀይ ገብቶ ነበር፣ አንድ ጨዋታ ደግሞ ተላልፈዋል ይላል፣ pending ይላል። ግን ተጫውተዋል ደግሞ በእንትን ስናይ፣ በጎግል ስናይ እንትንም የለውም ከአስር ቁጥርን ትነግረኛለህ?
አዎ አስራ ሶስት ዘጠና አራት
አስራ ሶስት ዘጠና አራት
አስራ ሶስት ዘጠና አራት አልሽ? አዎ ሰላሳ አንድ አርባ ሰባት ሰላሳ አንድ አርባ ሰባት አዎ
hello አቤት።
አንዱ ጨዋታ suspend ነው የሆነው።
አዎ
ስለዚህ ሀያ አራት ሰዓት ይሙላው። ትንሽ መጠበቅ አለባችሁ።
አይታችሁ ልቀቁት።
እሺ፣ እሺ፣ መልካም ቀን።